ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት መረጃ አነሳት?
የቪዛ እንትን አሰጣጥ ወደ ሜክሲኮ እንዴት እንደሆነ እንድትነግሪኝ ፈልጌ ነበር።
እሺ በምን ቪዛ ነው እርሶ መሄድ የፈለጉት?
እኔ ወደ እዛ ቤተሰ- እዛ ቤተሰብ አሉኝ።
okay እሺ invitation ተልኮሎታል። በ visit ቪዛ መሄድ ይችላሉ። invitation ሚልክሎት ሰው ካለ ማለት ነው። እዛ
እሺ
invitation ይላክሎትና
እሺ በ visit ቪዛ ይሄዳሉ። ማዘጋጀት ያለቦትን document ልንገሮት።
እሺ ፓስፖርት አለዎት?
ፓስፖርት አለኝ።
እሺ ሌላ bank state